ረስ የሚለው ቪዛ ልጅ አለኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ ደንበኛ።
hello ይሰማል ደንበኛች።
ቲቪ ላይ የሆነ ማስታወቂያ አይቼ ነበረ።
እሺ
ወደ ዱባይ ነው ምናምን process እሺ
እንዴት ነው የሚሄደው?
እሺ ደንበኛችን ዱባይ በምንድን ነው የሚሄዱት? በትምህርት ነው በስራ ነው ወይስ እዛ ሄዶ ለመጎብኘት ነው?
አይ ለስራ ነው።
ለስራ ነው።
ለዱባይም ሳይሆን የተለያዩት ሀገሮች እሺ እ አ website እነግሮታለሁ ይጻፉ። አሁን ለምሳሌ የዱባይን እነግሮታለሁ።
አዎ እ እስክሪብቶና ወረቀት ከያዙ ልነግሮት እችላለሁ።
እ ወረቀት ከያዙ ልንገሮት ይጻፉ።
መሲ
ልንገሮት
መሲ ነው ንገሪ
A E እ
A
ኤ
E
ቆይ አንዴ
እሺ
A B
A E E ነው ያልኩት ደንበኛችን።
E
አዎ መሲ
ዶት
እ